አቤት
ሰላም አደርክ።
እግዚአብሔር ይመስገን።
ድጋም
ምን አሉኝ?
ድጋም ማግኘት ያስፈልግ ነው። ድጋፍ ፈልጌ እሺ፣ ከይቅርታ ጋር አሁን የበጎ አድራጎት ስራዎችን እየመዘገብን አይደለም። እጃችን ላይ አንድ ሺ አምስት መቶ የሚሆኑ ግለሰብና ተቋማትም የተመዘገቡ ስላሉ እነሱን ብቻ እየሰራን ነው። አዲስ ስንጀምር ማስታወቂያ እናወጣለን። ሄሎ ሄሎ